የአስረኛ ክፍል ረዲት ነው በኮምንቱ
ምን ቴሌ ብሩን ዲጂታል ሎተሪን ቆርጠናል እና ማውጫ አልደረሰም።
የምን ሎተሪ ነው ቆረጥ ደንበኛቸው?
እዚህ ላይ ነው ሜሴጅ እየገባኝ
አርሲ ጋር ነው የደወሉት ደንበኛቸው ነው።
እሺ እሺ
መልካም ምሽት ይሁንልዎት።